ስፖርት በአኮም ልርዳዎት?
ሰላም ነው እንዴ?
ሄሎ ሄሎ ይሰማል?
አዎ ሁላችሁንም ልርዳዎት?
እንትን ከይስተካከል ይስተካከላል ብሎት ነበር እና እስካሁን ግን አልተስተካከለም። በቴሌግራም ይቻላል።
ማን ልበል?
ሙለር ኃይሌ
ማ
ሙለር ኃይሌ
እስቲ ስልኮትን ይንገሩኝ።
ዜሮ ዘጠኝ አርባ ሶስት
አርባ ስልሳ ሶስት ስምንት ስልሳ ስምንት ሰላሳ
ሰላሳ
አርባ
ሰላሳ አርባ
እ
አንድ ጨዋታ አንድ ነጥብ ሰባት እና ከዛ በላይ መሆን አለበት እና ከሀምሳ ብር ጀምሮ ነው የሚወስሉት። አሁን ለምሳሌ በሀያ ብር ቢሞክሩት አይሰራሉት። ሚኒመም ስቴኩ ሀምሳ ብር ነው። ከዛ በዛ መሰረት እሺ።
ነው የሚጫወቱት።
እያየንሎት ነው፣ ይጠብቁ። እሺ እሱን ህግ ከተከተሉ እሺ።
እውነቱ ይቆጥሉታል። ግን በእውነት ብር አገር ወይ ደግሞ እ፣ ከተቻለ መሰረት ለመስጠት አይሞክሩም። ተሰንት ባላንስ